hello hello ወይ
ተቆረጠ።
ካርድ አስቸጋሪ ሆነ እኮ እናንተ ጋር። እኔ የምልሽ ትናንት አሳውቄ ነበር በሀያ ዘጠኝ ማለት ነው። already እናንተ ጋር እንደምን አዎ አሳውቀን ነበርና ይዘን ልንመጣ ብለን እሺ ዛሬ መታ ሲ ምናምን አላወጣችም ተመለሰች። አሁን ለስራ ጉዳይም ሌላ ቦታ አስቸኳይ ነገር ዛሬ ገጠመኝ።
ነው የመጨረሻው ቀናችሁ ትናንት ነበረ ትናንት ነው ዛሬ ትናንት ነው ወይ? አንድ ቀን ባለፈው እኮ እግዚአብሔር ቅጣቱ ይኖርባቸዋል። አዲስ ኧረ አበባ ተይ።
ተጠብቀን በእውነት አዲስ ነን እኛ ኦልሬዲ በቃ እስከ ሀያ አምስት ሺህ ብር እስከ ሀምሳ ሺህ ብር ቅጣት ሊኖር ይችላል።
አዲስም ሀምሳ እንደዛ ነው ሺህ- የሚያደርጉት።
ሀምሳ ሺህ ይሉና ከዛ ማስተባበያ ሀያ አምስት
እንዴት ይሻላል ታዲያ? በእናትሽ ነው እንኳ አስቸኳይ ነገር ገጥሞኝ ልጅቷ ወደዛ ሄደች ነው እኮ ግዴታውን ሰላም እንዴ ግዴታ ነው አይደል ማለት ያለብህ።
ነገ ስሚመጣም እንደዛው ነው ቅጣት።
አይ እኛ ጋር እኮ አይደለም ቅጣት ገቢዎች ጋር ነው። እኛ ጋር የእድሳት ከፍለሽ በቃ መገደል ኦልሬዲ እሱማ እናንተ ጋር እንደላክን ነው ትናንት እነሱ የሚያውቁት። እኛ ደግሞ ዛሬ መተን ቢሆን እስከተርሽ ላይ የሚጻፈው በዛ ባስገባሽበት ባሳወቅሽበት አይደለም እዚህ እንትን ባልሽበት ነው። እዚህ ባስገባሽበት ነው መረጃው ደብተርሽ ላይ የሚጻፈው። ስለዚህ እንትን ላይ የእድሳት ግዴታ ተቀባይነት መምጣት አለባት ማለት ነው።
አዎ ተቀባይነት አይኖረውም።
እሺ፣ እደውልላታለሁ።
እሺ፣ አስራ አንድ እሺ።